ሄሎ ሰላም
አቤት
ያው አሁን ከፍቼዋለሁ።
በዛ መደወል እኮ አይደለ እ አይ ላሳውቅ ብዬ ነው። አይ ከፍቼዋለሁ እና ደግሞ ይሄ እድሳትም ሌላም ቴክኒካል ሀሳቦችም ለመናገር እዚሁ ላይ ያናለ ልቀል ዲሊቨሪ አሁን በምን ነው ከምሳሪ በእንትን ሬቶ ነው ቤት ነው ማውራ
እኮ አንቺ መደወል ሳይሆን መቀበል ነው። ሻት አሁን ከደውለሽ ነው አይደል?
እኔ አሁን ደውዬለና hello እኮ አዎ።
መቀበል ነው እሺ እቀበላለሁ።
እኮ አሁን እኮ ጀምሪ። አሁን እኔ ስልክ ስለምሰጥ ይደውላሉ እዛ ላይ ችግር የለውም እኮ ያንተም አለ የሀይሌም አለ። አዎ። አሁን ሁለቱ ብቻ ነው የተደወለው እና ይሄኛው አሁን እድሳትም ሌላ ሀሳቦችም ለመናገር እዚህ ላይ ኮምፒውተሩ ላይ ቢሆንልኝ ብዬ ነው።
እኮ ይኸውልሽ እና- ሰናይት አሁን ተነጋግረናል። ጀምሪ እና አዎ።
በጋልሽ አለ Excel እዛ ጋር የተ- እንትን ያለ አዎ። እሱማ ቤት ማለቁን እድሳት እነግራቸዋለን።
እኮ ሌላ ምን እንደሆነ ማለቁን ሊሆንልሽ የምትፈልጊው ሌላ ምን አለ እዛ ጋር?
እኮ በዚህን ቀን አስገብቼ የነበረ ፉሌፌ ምናምን ሲሉኝ እሱንም ለማየት ማለት ነው በ- ከምነሳ ማለት ነው።
እኮ ምኑን አሁን እንዲደረግ ሲስተሙን ነው አሁን የምትይዙት?
ሲስተሙና እኮ ሲስተሙ ይጫናል እኮ አሁን በዚህ አሁን ባለው እንትን ጀምሪ አሁን በቃ እሺ